መኪናሽን ሀሪፍ ያባኮ ልርዳዎት
ይህና አንቺ እኮ በጣም ተደባወለን እኮ ሲስተር፣
ስሞት አውቀሽኛል ብዬ አስባለሁ።
ደንበኛችን ብዙ እንደርሱ አይነት ስለሚደውሉ ስሞትን ይንገሩ።
አብዲ የአብዲ ከደረ ያልኩሽ ስድስት መቶ የሚቀረ ዘጠኝ ብር ቀረብኝ ያልኩኝ ቀን ላይ
እሺ እያየሁልዎት ነው። በዚህ ቁጥር እሺ እዚህ ጋር እንደሚያሳየኝ የእርስዎ ጉዳይ ተላልፎሎታል ለባለሙያዎቹ። እስካሁን የሰጡን አዲስ ምላሽ የለም።
ወደ- የኔን አቤቱታን ብትጨምሪበት ሪፖርት ከማድረግ ውጪ አቤቱታዬንም ጨምሪልኝ ብዬሽ ነበረ። ሌላ ብርም የለኝም ስልኩ ላይ CBE ብር ላይ ነው deposit ያረኩኝ። ዜሮ ነው መጠቀም ፈልጌ ነበረ።
ልክ ነው። እዚህ ጋር እንደሚያሳየኝ ቅሬታዎትን ሌላ balance ካለው ሌላ ሰው አማራጭም ያያል። እኔም አሁን ደግሞ balance ላይም ዜሮ ነው ያለኝ። ከቅድም ጀምሮ ይኸው ቁጭ ብዬ እየጠበኩ ነው።
እሺ ደንበኛችን እዚህ ጋር እርስዎ ያስቀመጡትንም የሰጡትንም አስተያየት ጭምር ተደርጎ ተላልፏል ለባለሙያዎቹ። አሁን ደግሞ እንግዲህ በድጋሚ እናሳስብሎታለን መሰ- እንዲሰራ
እሺ በቃ ተባበሪኝ እስኪ sister።
እሺ ደንበኛችን እናስተላልፍልዎታለን።
እሺ እሺ መልካም ምሽት።